hello
hello ጤና ይስጥልኝ ኦስካር ገርጂ ነው።
አቤት እሺ ከ BeU ነበር በ order ነበር መቶ አምስት ስልሳ ሰባት ዘጠና ሰባት order አልተቀበላችሁም?
ጃ- ጃምቦ በርገር ነው አዎ ጃምቦ በርገር
ስንታልሽኝ ዘጠና ሰባት መጨረሻው አዎ ስልሳ ሰባት ስልሳ ሰባት ዘጠና ተቀብለናል
እሺ ምን ያህል ይቆያል ከዚህ በኋላ?
maybe አንድ ስድስት ደቂቃ ሰባት ደቂቃ
እሺ እሺ በቃ ቶሎ ስጡት እሺ እሺ እሺ እሺ
እሺ እሺ ማሪ